ኢንቨስትቤት ቃል ኪዳን ነው የሚልርደው
እንትን አንዴ የሆነ እንትን ብር ትራንስፈር ያደረግኩት ነበር እስካሁን አልገባልኝም። እሺ
እሺ፣ ዊዝድሮ አድርገው ነው
እስካሁን አልገባልኝም። በዚህ ስልክ እስኪሰካል።
እሺ፣ የመቼ ነው?
የዛሬ የዛሬ እሺ፣ ስንት ብር ነው?
አንድ ሺህ ብር
እሺ፣ አንዴ መስመር ላይ ጠብቁኝ። ሄሎ ሄሎ እሺ፣ process ላይ ነው። ይገባልዎታል። ትንሽ ጠብቁ።
ነው አዎ አዎ። እሺ፣ መልካም ቀን።